ጤና ይስጥልኝ። Hello Visa ኩለኝ ነኝ። ባኮት ምን አይነት የጉዞ መረጃ ልስጦት?
ስለ ቪዛ ጠየቅ ነበር system ማወቅ የፈለጉ።
እሺ ደንበኛችን የት ሀገር?
ካናዳ ካናዳ። እሺ በምን ነበር መሄድ የፈለጉት?
በስራ በስራ?
እም።
እሺ ስራ አግኝተዋል? እዛው እ እ አግኝተዋል? ካናዳ?
ገና system ኡን እንዴት ነው የሚጀምረው? ፓስፖርት አውጥቼ እሱ ስላላወቅኩ መረጃ ለማግኘት ነበር። እንዴት እንደ- እንዴት እንትን ማለት እንዳለን ፓስፖርት አውጥተዋል?
ፓስፖርት አለኝ።
እሺ እንደዛ ከሆነ እ እኛ step ኡን ልንነግሮት እንችላለን።
እሺ ጽፋላችሁ ወይስ ከኛ ጋር ትሞላላችሁ?
ከ- እሞላለሁ ከእናንተ ጋር መሙላት እሺ፣ ወይ በስልክ ወይ ደግሞ በላፕቶፕ አብረን መሙላት እንችላለን።
ስለዚህ አሁን በላፕቶፕ በስልኬ እንደገና መደወል ነው ወደዚህ አድራሻ አዎ ይችላሉ። አብረን መሙላት እንችላለን። ወይ ደግሞ እ በኖት ሙሉ step ኡን መጻፍ ይችላሉ።
እሺ እሺ በጣም አመሰግናለሁ እሺ hello ቤተሰብ ደውል እናመሰግናለን። መልካም ቀን።
ለአንተም